ኧረ ከኧረ እንውጣ እንዴ! ሆኖ ትቀጣናለች። ጤና ይስጥልኝ ግብዣ ነበር የምንደውለው። ይሰማዎታል?
ሄሎ ጤና ይስጥልኝ ጤና ይስጥልኝ።
ከብዣ ነበር የምደውለው።
እሺ አሁን ደውለውልን ቅሬታ ነግረው ነበር አይደለ?
አዎ፣ ኦክሲጅን ብለን ደውዬበት ኦክሲጅን እያለቀብን በኦክሲጅን እያለቀብን ልንጠግን በምንሄድበት ሰዓት እያቋረጠን ብለው ነግረው ነበር አይደል? የእርሶን ስም ይንገሩኝ እስኪ።
ኦክሲጅን እያለቀ ተሰርተዋል እኮ ተሰርተዋል አይደል? ኦክሲጅን የመጣ ነገር አለ እንዴ?
የጥገና የጽዳት ክፍሉ ደውሎልን ነበር አይደለ? በእርሶ ስልክ
በዚህ ሻፍ ደውልት ነው ኦክሲጅን የለኝም ብዬ ነው ምን ላይ
ኦክሲጅን የሚል እ፣ የለኝም ብዬ በፊት አስመዝግብ ያለውኝ ከአንድ ከወሳት
እሺ እንጂ እኔ በችግር እሺ ለምን ጠይቅ ነበር። እናመሰግናለን። መልካም ቀን።
እሺ